ጤና ይስጥልን ዋሽንግተን አቤት
አሁን እሸቱ የሚባል ወንድማችን አሳክመን ነበረ እዛ እሺ እና ግን አሁን እንደ ቅድሞ በጣም አመመው፣ ተቀየረብን። ይዘነው እየመጣን እያለ መድኃኒቱ ምናልባት ማመጣ ለውጥ አለው እንደ ከንትን የት ነው ያሳከሙት? እኛ ጋር ነው አዎ፣ ዋሽንግተን ነው።
እንግዲህ ዶክተሩ ነው እሱን የምታማክሩት።
እኮ ድ- ታዲያ ዶክተሩ የለም እንደ ስልኩ ይሄ ነው በር ላይ ያገኘው ዶክተሩ አዎ ይሄ የለም።
የ center አጠቃላይ የድርጅቱ ስልክ መረጃ መስጫ ነው። ዶክተሩ ምን በዚህ ላይ- ስልክ አያገኙትም።
እሺ የ ይሄ እንትኑ ማ CT scan ኡን ሐኪም ትሰጭናለች ስልክ እ?
የ CT scan ውስጥ የሚሰራውን ሐ- ክፍል ሐኪም ስልክ ትሰጭናለች CT scan
እ እዛም የሰራውን ሐኪም እሺ፣ ሲቲ ስካን ያሉበትን ቁጥር ልስጠዎት።
እሺ ዜሮ ዘጠኝ ሰማንያ ስምንት ያስ አንቺ አንቺ ይቅርታ አንደዛ አንድ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ ሲቲ ስካን እና የማራይ መረጃ እሺ አመሰግናለሁ